Hello ጤና ይስጥልኝ። Intelligent Tutorial ጤና ይስጥልኝ። ሰላም ነው። Intelligent እንባላለን።
እሺ ሀዊ እባላለሁ። ከ We Plus Technology Solutions ነው የምደውለው።
አዊ ቴክኖሎጂ
ሀዊ እባላለሁ። ከ We Plus Technology Solution ነው የምደውለው።
እሺ ምን ልታዘዝ
እ ድርጅታችን We Plus Technology Solution አንድ መተግበሪያን ይዞ ወደ ገበያ መጥቷል። በዚህ መተግበሪያ ላይም ከሀምሳ በላይ የተለያዩ service ኦችን በአንድ ላይ ማግኘት የሚቻል ሲሆን ከምንሰጣቸው service ኦች መካከል የ tutorial service አንዱ ነው።
እሺ
እ ከ tutorial service ከሚሰጡ አዲስ አበባ ውስጥ ካሉ ድርጅቶች መካከል ደግሞ የእርሱ ድርጅት አንደኛው ስለሆነ እሺ በዚህ application ተጠቃሚ እንዲሆኑ እድሉን ሰጥተኖታል።
Okay አ፣ ስለዚህ application ኑን ጥቅም or application ኑ ላይ እም፣ tutorial tutor ኦች ምናምን አሉ ነው ወይስ እንዴት ነው? ኦንላይን ነው?
አይደለም ልክ እንደ market place እ ሰዎች tutorial agency እዚህ አዲስ አበባ ውስጥ ሲፈልጉ እሺ፣ ስለ እናንተ አገልግሎቶችና tutor- ምን ምን አገልግሎቶች እንደምትሰጡ ምን ምን tutorial ኦች እንደምትሰጡ ማወቅ ይችላሉ።
Okay ገብቶኛል።
application ኑ WePlus WePlus ይባላል። Play Store ላይ WePlus we ብለው plus ን በጽሁፍ ጽፈው provider የሚለውን ላይ እ ድርጅቶትን ማስመዝገብ ይችላሉ።
በጣም አሪፍ። እሺ በጣም አሪፍ እናተቀም እሺ application link መላክ እችላለሁ አይደል? እዚህ ላይ ይቻላል ይቻላል።
እሺ እሺ፣ አመሰግናለሁ።